ሰላም ጤና ይስጥልኝ BGI ኢትዮጵያ ሳንቲም የባኩት ልርዳው።
ሰላም ነው እግዚአብሔር ይመስገን።
አለን። የቢራ ማቀዝቀዣ ተበላሽቶብኝ ነበረ።
የ draft machine የቢራ ማቀዝቀዣ ፍሪጅ።
ፍሪጁ አዎ
እሺ እ BGI ID ዎትን ይነግሩኛል ደንበኛችን።
ID number የለንም።
እሺ TIN number ይንገሩኝ።
number የለንም። ሁለት ዜሮ እሺ
ሰላሳ ስምንት ሰላሳ ስምንት
ስልሳ ሶስት ስልሳ ሶስት
ሀምሳ ሁለት ሰማንያ ሁለት
እሺ መስመር ላይ ይጠብቁኝ የፈለኩሎት ነው። ሙሉ ስሞትን ይነግሩኛል ደንበኛችን።
እ?
ሙሉ ስሞትን ይንገሩኝ እርሱን።
እ፣ አልማዝ እዴቻ በሚል ነው። የኔን ነው የምትፈልጊው? የኔን ከሆነ ታሪኩ በላይ፣ የንግድ ፍቃዱን ከሆነ ደግሞ አልማዝ እዴቻ።
የእርሱን ለማስመዝገብ ባ- ያስመዘገበውን ሰው እሺ፣ ለማለት ነው።
ታሪኩ ታሪኩ በላይ
በዚሁ ስልክ ልመዝግበው
አይ ዜሮ ዘጠኝ አስራ አንድ ዜሮ ዘጠኝ አስራ አንድ ሰማንያ ሁለት ሰማንያ ሁለት ሰባ ሶስት ዘጠና ሁለት
እሺ አሁን በሰጡኝ TIN number አላገኘሁትም። የተመዘገበበትን እ፣ ስልክ